ጤና ይስጥልኝ ገስት ቤት ቤቴ ነው የሚለው ነው? ነው? hello
hello ቤት ቤት ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
እሺ ምን ነበር?
ም- ምንድን ነው ችግራችሁ? ትናንትና ጀምሮ እኮ ብር transfer አድርገን ከቴሌ ብር ቤት ቤት አልገባም። ሶስተኛ ጊዜ የደወልኩ ነው። ሁለት ሰዓት ጠብቅ፣ ሶስት ሰዓት ጠብቅ እየተባልኩ
የ- በቴሌ ቴሌግራም እ?
ልከህልናል ሜሴጁን
አልደረሰም። ቴሌም ስደውል አይነት ሜሴጁም አልደረሰኝም።
እኮ ሜሴጁ ያስፈልገናል እና ቴሌ ደውለህ ሜሴጁን አስልካቸው። ከዛ አይ የግድ- በሜሴጁ ነው እኔ በቻፓ ማ- ማ- እንዲገባልህ ማረገው ማለት ነው። ለዛ ቴሌ ብር ደውልና ሜሴጁን accidentally ደልቸው ነው ድጋሜ ላኩልኝ በላቸው። ከዛ ይልኩልሃል። እሱን ለኛ ላክልንና ላስገባልህ።
እሺ።
እሺ መልካም